ሄሎ ሄሎ ጤና ቤተሰብ ነበር።
አዎ withdraw ማድረግ ፈልጌ non sufficient ነው የምለው ምን አልከኝ?
non sufficient ን withdraw ለማድረግ
አዎ እሺ፣ non balance ነው non withdrawable ላይ ነው ያለው ብሩ እ እ ሳንቲም ፓይ ቴሌ ብር ሳንቲም ፓይ no no እ መጀመሪያ ስንት ብር ነው ማውጣት የፈለገው?
ሶስት መቶ ብር ሶስት መቶ ዘጠና ነው አለው እኔ ሶስት መቶ ብር ነው ማውጣት የፈለገው?
አ- አዎ
ሶስት መቶ ብር እሺ withdrawable እና non withdrawable ላይ ስንት ስንት ብር እንዳለ check አድርገው እና withdrawable አሁን- የሚለው ላይ
ምን?
withdrawable የሚለው ላይ ከሶስት መቶ ብር በላይ ሊኖር ይገባል አዎ withdrawable የሚለው ላይ የዛኔ ማውጣት አሁን- ይችላለ
non sufficient fund for withdrawal ነው የምለው
እኮ እሱን አይደለም ተመልሰ account ን check ታደርጋለህ balance ኡን ማለት ነው balance አዎ።
ይኸው balance ሶስት መቶ ዘጠና ነው አለው
እሺ አንዴ ስልክ ንገረኝ እኔ ልየው ራሴ
ዜሮ ዘጠኝ ዜሮ ሶስት እሺ
ሰላሳ ሰማንያ ስድስት ዜሮ አንድ
እሺ፣ አንዴ ጠብቅ ይኸውልህ
እ withdrawable balance ላይ ሁለት መቶ ሰማንያ ሁለት ብር ከሰባ ስምንት ሳንቲም ነው ያለው። non withdrawable ደግሞ ማውጣት ማትችለው ብር ማለት ነው መቶ አዎ።
ሰባት ብር ከስልሳ ሳንቲም ነው ያለው።
አ፣ ይሄ ማውጣት አልችልም አዎ እሱም ማውጣት አትችልም። መጫወት አለብህ፣ በ- የተወሰነ መጫወት አለብህ
ሀያ ምናምን ሞልቼ ሶስት መቶ ነው የማወጣው ማለት
አሁን እንዳለ withdrawable no no ማለት deposit የ- ባደረግ የማይወጣ ነገር non withdrawable ከሆነ ማውጣት አትችለውም ማለት ነው።
withdrawable የሆነው ግን ማውጣት እችላለሁ አዎ እሱንም withdrawable ከሆነ ደግሞ በኋላ በሳንቲም እና በቻፓ ማውጣት የምችለው ከሶስት መቶ ብር በላይ ነው።
እሺ እሺ እሺ አመሰግናለሁ እሺ እሺ